ደህና ስሜት ዲቦራ ነኝ። እባክዎ ምን ልርዳው?
ነበር አዲስ ኤጀንት ነበርና ገና አሁን ነው ክሬት ያደረጉልን።
እሺ የካሸሪ የሚቆርጡበትን አልቻለም። የሚፈሰውን ብቻ ነው የጫኑት። ሊቦክሱ እምቢ ብሎት በክሮም ነበርና አሀ። የካሸር የካሸር አካውንት ነው ያልገባልክ?
አዎ የካሸሪ መጫወቻው ይመጣና አረንጓዴ አር- የእነሱ አረንጓዴ ሳይን አርኖች አዎ ማን ልበል? ከየት ነው የምትደውልልን? ማን ልበል ስምህን? ከየት ነው የምትደውልልን?
ዳግም ዳግም ከማል ከአጠና ተራ ድሬዳዋ?
ድሬዳዋ ማለት ነው። አዎ አጠና ተራ ድሬዳዋ። አዲስ ወጥ እሺ የስፖርት ነው ወይስ የ virtual ነው?
የ virtual የ virtual ቆይ አንዴ ጠብቀኝ እሺ። Hello
አቤት ዳግም በሚለው ነው እንትን የተባለልክ አዎ ዳግም ከማል እኮ እሺ የ cashier ኡ link እኮ ተልኮልሃል አይደለ? አልተላከልህም መግቢያ
የ cashier እንትኑና active link ኡ።
አድርገን እ link ኡ አልተላከልህም። በ Chrome ስትገባ እምቢ አለክ? ይሄኛው ነው link ኡ ለ cashier የምትገባበት።
ጂአር game ኡ ብቻ ነው ያለው አሁን እዛ ላይ ያለው ቤት online reset የሚለው እሺ እስቲ AnyDesk ላክልኝ እሺ።
እ?
AnyDesk ላክልኝና ላ- እ- እ- ስገባ አሳይሃለሁ እዛ ላይ። ሌላ እሺ እሺ እሺ ቴሌግራም ላይ ላክልሻ አዎ ቴሌግራም ላይ ላክልኝ። እሺ